ልጄ ኢትዮጵያ በጣሮ ነኝ። እባክዎት ልርዳው?
ሰላም ወድሽ ናት።
እግዚአብሔር ይመስገን። ምን ልርዳው?
አለን ማሽን አስቸግሮ ነው ወደ ማርያም።
ለማስመዝገብ ነው።
አዎ አይ ለማስመዝገብ ሳይ ለማሰራት እንዲጠገን ተበላሽታለች።
እሺ የቢጃይ መለያ ቁጥሮት ወይም ደግሞ ቲን ነንበሮትን ይንገሩኝ።
ወደ ዜሮ እሺ ሰባ ሶስት እሺ ሰባ አምስት እሺ ዜሮ ሶስት
መስመር ላይ ያለው
ስልሳ ስድስት
ደንበኛችን ይሰማል?
አዎ ይሰማኛል ወይ?
እ፣ ድገ- ደግሞ ይንገሩኝ። ድምጾት ተቆራረጠ።
እሺ ሁለት ዜሮ እሺ ሰባ ሶስት እሺ ሰባ አምስት እሺ ዜሮ ሶስት ዜሮ ሶስት
ስልሳ ስድስት ስልሳ ስድስት ኤላ ባርና ሬስቶራንት ነው።
አዎ አዎ እሺ ሙሉ ስም አለ በል አሸናፊ ፍቅሬ
አሻቲማ።
ፍቅሬ
እሺ የስልክ ቁጥር አሁን የደወሉበትን ል- ልያዘው ወይስ ሌላ ቁጥር ይሰጡኛል?
እዬ ራሱ ነው
እሺ ምንድን ነው የሆነው? አላቀዘቅዝ ነው ያለው። ምንድን ነው?
አያቀዘቅዝም እ፣ ይሰራል ግን አያስ- አያቀዘቅዝም በረዶ መያዝ አልቻለም ዝም ብለህ ጎርጊስ ነው ብለህ ቅዳሽ